Hello
ሰላም ጤና ይስጥልን።
ሰላም ጤና ይስጥልን። ቴሌቪዥን
Okay፣ አሁን ቴሌ message አይቼ ነው በስልኮ ላይ ሁለት የትኬት ቁጥር ተጨምሯል የተባለው አል- አልተረዳውም፣ አልገባኝም።
እሺ፣ ቴሌቪዥን ትኬት ማለት የቴሌቪዥን game መጫወቻ ነው።
እም?
game የሚጫወቱበት በትኬት የሚጫወቱ እድሎትን የምትሞክሩበት ማለት ነው። ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ መጀመሪያ ኦኬ ዘጠኝ ሰማንያ አምስት አንድ ቁጥር ላይ ሶስት ቁጥር ላይ ለመጫወት ን- ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚለውን መርጠው መጫወት ይችላሉ።
Okay። እሺ፣ thank you።
ሽልማቶች አሉት። ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
እናመሰግናለን።
እሺ ምንም አይደል።